ጤና ይስጥልኝ Best Bet
እዚህ ካሸርጎዴ ልዩት እሺ እሺ ንገረኝ አስራ ሁለት
እሺ ዘጠና አንድ ዘጠና አንድ እሺ
ዘጠና አራት ስልሳ አንድ
አስራ ሁለት ዘጠና አንድ ዘጠና አራት ስልሳ አንድ አዎ።
ይሄኛው አንድ loss ነው ያለው በእርግጥ ግን odd ትንሽ ስለሆነ ተመላሽ የለውም
አይደለም ምን ዜሮ ዜሮ እኮ ነው ያወጡት። እኔ draw ነው ያልኩት እንጂ draw አይባልም እንዴ?
okay የ loss ኡን ቆይ እሺ check ላድርግልህ እሱን ጎግል ላይ ውጤቱን ዜሮ ለዜሮ ሳይሆን አራት ለዜሮ ነው የወጡት።
አረ draw ያልኩ ቦታ አዎ ልላክልህ ወይ ቴሌግራም የምትጠቀም ከሆነ screenshot ልልክልህ እችላለሁ። ወይም ደግሞ SofaScore ላይ check ማድረግም ትችላለህ። አራት ለዜሮ ነው ያለቀው ማቹ።
draw ያልኩ ቦታ አዎ አዎ፣ draw ያልክበትን ማለት ነው። ሶስተኛው አራተኛው match ኒው ደልሂ የሚለው ማለት ነው ከሬንጀርስ ጋር። እሺ እሺ፣ ሌላ ማይልህ አለ?
አይ ችግር የለውም።
እሺ እሺ፣ እሺ፣ መልካም ቀን